हेल'
हेल' हेल'
हेल' આવી આવી હર્ષમમાં इस्लामाबाद मिलसागर
હેલો
ሰማኝ ነው ሰማኝ አላባት እንዴት አለሽ እግዚአብሔር ይመስገን ሰላም ነው አሉ ደውለን ነበርና በበጎ አድራጎት እንትን ለማለት አሁን ደስ ስንጫው ምንም እየሰራልን አይደለም እሺ
ያው ለመናገር ነበረ ስልክ ነበር የሰጠኝ በጎ አድራጎት ለማድረግ ፈልገው ነው አዎ አዎ
ስም አልበል ቴዎድሮስ
አንድ